እናንተ ጤና ይስጥልኝ። አሪፍ ነው። ረዲት ነው በኮሚኒቲ
ጤና ይስጥልኝ። ልክቻለሁ። ምንድን ነው ቴሌ- በቴሌግራሙ ፎቶ
እሺ፣ በዚህ ቁጥር ነው የላኩልን ደንበኛች።
አያ ይሄን ቁጥር
የቴሌግራም ስሞት ማን ይባላል?
እህ የቴሌግራም ስሞት ማን ይባላል?
አብድርዛክ
እሺ፣ አግኝተነዋል ደንበኛችን።
እ፣ እ፣ እሺ፣ አግኝተነዋል። እናመሰግናለን። ለሚመለከተው አካል እናስተላልፍሎታለን። እስከሚስተካከልሎት በትዕግስት ይጠብቁን።
እ